నేను ሄሎ
ዘግተው ይሞክሩ ይቻላሉ ታልሽ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አንዴ ይቅርታ ግልጽ ነው አይደለም
ሄሎ ወይ ወይ እንዴት ነሽ?
ሰላም፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን። እኔ የምልሽ እንትን አሁን ሹፌር ደውሎልኝ ነበረ በጭብጭብ ተሰርሼት ነው ምናምን ብሎና እሺ፣ እቃ እያወጡ ነው ስላለኝ inform ላድርጋችሁ ብዬ ነው። በቀደም ዕለት ሽንኩርት ገዝተን አዎ፣ እንደገና መልሳችሁልናል። ቆንጆ ሽንኩርት ማለት ነው፣ ነጭ ሽንኩርት okay፣ እሺ። ተመልሶ ነበረ።
አዎ ተመልሷል። already መልሰውልን ቆንጆ አምጥተውልናል በጣም እሺ፣ እና አሁን ደግሞ ድጋሚ አዝዣለሁ አራት ኪሎ ነጭ ሽንኩርት ነው ያዘዙት ድጋሚ።
እንትን ነው ይሄ ምን ኩኩ አስቤዛ ነው ምናምን የሚለውን ያዘዝኩት ሙሉውን ማለት ነው።
እሺ፣ እና ነጭ ሽንኩርት መሀል ውስጥ ስላለው አደራ ልበላችሁ ብዬ ነው ቆንጆ እንድትልኩልኝ።
እሺ። መቼ ነበረ ያዘዙት ትዕዛዙ?
ይሄ ኩኩ አስቤዛ የሚለው ትላንትና ነበር ያዘዝኩት ቁጥር እና ይንገር እስኪ፣ check ላድርግ።
እ?
ስልክ ቁጥር ይንገርኝ። እሺ፣ አስራ ሁለት አስራ አንድ 12 11 ዜሮ ዘጠኝ ሰላሳ ሰባት
34 እሺ። ሚስጥር በሚለው ነው?
አዎ ሚስጥር በሚል
okay እሺ፣ ያሳውቅልዎታለሁ። እሺ አዎ አይ በቀደምም ልከን እንትን ብለን ባዩሽ በሚል ነጭ ሽንኩርት ታዞ አዎ በጣም የተበላሸ ነበር የመጣለን እና በማግስቱ ደግሞ በጣም ቆንጆ ነው የመጣውና እንደገና እንትን እንዳትሉን በዓል ስለሆነ እንዳታጉላሉን ብዬ መጀመሪያ እንትን ልበል ብዬ ቆንጆውን ላኩልኝ አደራ። እሺ ነው
ሄሎ ሰላም